Hello hello ሰላም ጤና ይስጥልኝ። በኢቲቪ ነው።
ሰላም ነው።
እግዚአብሔር ይመስገን።
አለን ቦታ ለመያዝ ነበረ።
እ ለ stand up comedy ነው።
አዎ ድሬዳዋ ይዘጋጅ።
እ ቅዳሜ ሚያዝያ አስራ ሁለት አስራ አንድ ሰዓት ነው የሚጀምረው ፕሮግራሙ። እ አስራ አንድ ሰዓት ይችላሉ። አዎ
አዎ።
እስኪ ስሞትን አልበል
ሳምራዊት ማሙ
ሳምራዊት ማን አሉ?
ሳምራዊት ማሙ
እሺ ስልክ ቁጥር እንገሩኝ። ዜሮ ዘጠኝ አስራ ዘጠኝ
አስራ ዘጠኝ ሰማንያ አንድ
እሺ
ሰማንያ አምስት
እሺ ሰባ ሰባት
እሺ እ የትኛውን ነው መታደም የሚፈልጉት? VIP ነው ወይስ መደበኛው።
መደበኛ? VIP መደበኛ።
አምስት መቶ ብር ነው፣ መደበኛ ሶስት መቶ ብር። ለተማሪዎች ሁለት መቶ
እሺ መደበኛ አለች።
እሺ ለስንት ሰው ነው ቦታ የሚያስይዙት?
እኔና አንድ ሰው አለ አቤኔዘር አይናለም።
እ ለሁለት ሰው ማለት ነው። እሺ አዎ እ ክፍያውን transfer ማድረግ ይችላሉ። እዛው መተው በ cash መክፈልም ይችላሉ።
እዛው አዳራሹ ጋር ነው የሚሄደው።
አዎ እዛው ከጠዋት ጀምሮ እዛው ያለ ትኬት ነው ያገኛሉ። እዛው የዕለት በ cash ዕለት ነው ከፍለው አይደል መግባት የሚከፈለው?
አዎ ወይም አሁን የዕለት- መክፈል ይችላሉ። transfer አድርገው ሲገቡ screenshot ያደረጉትን አሳይተው ትኬት ይሰጥዎታል።
ከዛ ውጭ ግን ዕለት ዕለትም ይችላል።
ይቻላል። አዎ
ሁለት ሰው ነው አቤኔዘር አይናለም።
አዎ አዎ እ የእርስዎን ስም ይዣለሁኝ። ከዛ ለሁለት ሰው ቦታ ይዘዋል ማለት ነው።
እሺ እሺ እሺ እናመሰግናለን። መልካም ምሽት።
እኔም አመሰግናለሁ።